ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከቢጃ የጥሪ ማዕከል ነበር የምንደውለው።
እሺ ደውለውልን ሲን ነንበሩን እየተቀበልን መስመር ላይ ጠብቁን እንዳልናቸው ተዘጋ ስልኩ።
አዎ እኮ እኮ ነግሬሻለሁ እኮ ሲል ነበሩ።
እ ሀና አ?
ሬስቶራንት ነው።
እ ሀና ሬስቶራንት ነው።
አለም ታችሻለ ያዳ ነው የሚለው እኮ ሲል ነበሩ። ነግሬሻለሁ ወጥተሻለ እህ፣ እሺ ደንበኛችን በጣም ይቅርታ፣ ሀና ሬስቶራንት መስሎኝ።
አለ ያዳ ነው የሚለው እህ፣ ዶርሲን አካባቢ ነው።
እሺ ደንበኛ ሪፖርት ማድረግ ስላለብኝ ነው።
እህ፣ እሱ ተመዝግቧል። እሺ እ እ?
እሱ ተመዝግቦልዎታል። እሺ በቃ እኮ እሱን ለማድረግ ነው። በቃ ልናነቅ እሺ ስለደወሉልን እሺ።
ይህን ለምን ጠይቅ ነበር። እናመሰግናለን ደንበኛችን። መልካም ቀን።